hello
አቤት ጤና ይስጥልኝ ከመቶ ሰከንድ ነው የምደውልልዎትኝ
አብሮ ስልኝ እሺ አቤት
መቶ ሰከንድ ሽልማቱ ሮብ አራት ሰዓት ነው
ሮብ አራት ሰዓት አዎ ሮብ አራት ሰዓት ፒያሳ ቸርችል ሆቴል አጠገብ ያለው የኢትዮ ቴሌኮም የሽያጭ ማዕከል እዛ ነው አራት ሰዓት
እና እኔ እኮ አሶሳ ነኝ ቀደም ብላችሁ ንገሩኝ ብዬ ነበር እና አሁን እንዴት ነው የሚሆነው
እሺ ውክልና ምናምን የሚሰጡት ሰው አለ እዚህ አዲስ አበባ
በውክልና በቃ መልሼ ወይ ነገ ልደውልላችሁ በዚህ
እሺ ሮብ መጣ- አራት ሰዓት እሺ ይችላሉ
እሺ አንድ ሰው ማለት ትናንትና አሁን ባለፈው ደውዬ የሚያነሳ ሰው አጣሁ
okay አ- እሺ በቃ መ- መወከል የሚችሉት ሰው ካለ መወከል ይችላሉ የሚደርስ እሺ ከሆነ ሰውየው ሰ- ሰውየው እዛ ከሆነ ሰውየው እዛው ከሆነ በቃ
እኮ ለሰውየው አሁን ከመቶ የሚመች ሰከንድ ከሆነ እርግጠኛ የሆኑና የሚመጡ ከሆነ ይደውሉ እሺ
እሺ በቃ እሺ እሺ